हेलो ሄሎ
አቤት
ሰላም ዜና ይስጥልን።
አብሮ ስትልን የሆነ ዘፈን ላይ አርግ አርጌ ነበረ ግን አይሰራም።
ምኑ
አቤት አይሰማም
እ፣ ለመጫወት ነው
እ?
ለመጫወት ነው።
አዎ
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውሎ አንድ ቁጥር ላይ ይመዘገባሉ፣ ሶስት ቁጥር ላይ ለመጫወት የሚል አለው።
ምን አልሽኝ?
ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውሎ ሶስት ቁጥር ላይ ያለ ለመጫወት የሚል ጥያቄና መልስ አለ። የእግር ጨዋታ አለ፣ መርጦ መጫወት ይችላል።
እሺ